ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምደውሉት።
አቤት ችፕችፕን ይጠቀማሉ?
ምን?
ችፕችፕ ይጠቀማሉ?
አዎ okay፣ አንዳንድ ጥያቄ ነበረኝ ስለ app ኡ እንዴት ነው ችፕችፕ እሺ።
እንዴት ነው
አሪፍ ነው አሪፍ ነው።
application ኡስ እንዴት ነው ሲጠቀሙ ቀላል ነው ወይስ
አዎ ቀላል ነው፣ እየተጠቀምን ነው። በጣም አሪፍ ነው app- እ፣ customer service ላይ
አሪፍ ነው፣ ሁሉ አሪፍ ነው።
ም፣ እሺ የሚነግሩን ነገር አለ እንዴ complain ይሄን ነገር ቢስተካከል የሚሉት ነገር ካለ አ- አይ ምን
okay፣ እሺ እንዲጨመር የሚፈልጉት product አለ እዛ ይሄን ነገር እ?
ቢጨመር ፈልገው ያጡት product አለ app ኡ ላይ የሆነ የሚፈልጉት ነገር ይሄን ነገር ቢጨመር የሚሉት product አለ
አሁን ያሰብኩበት ነገር የለም፣ ግን እስካሁን ተመቸውናል።
እሺ በጣም አሪፍ እናመሰግናለን።
እሺ፣ እሺ እናመሰግናለን።
እናመሰግናላችሁ መልካም ቀን